ሾላ ፈንድቃ ነህ?
አሎ ጤና ይስጥልኝ።
አሎ ሰላም ነው?
ሰላም ቢኒያም እባላለሁ። ጉዳዩን የደወሉት ምን ልርዳዎት?
እንትን አያት አደርጋችሁ ነበር ቴሌግራም ላይ ለመከታተል ጥሩ ስንት ነው አቤት
ለስራ ለመከታተል link ለማድረግ ነበር።
እሺ ተመዝግበዋል እኛ ጋር?
አዎ ተመዝግቤ ያለሁ።
እሺ link ኡን ልላክልዎት በ message አሁን እልክልዎታለሁ። በዚህ ቁጥር ልላክልዎት?
ይህንም በዚህ መላክ ትችላለህ፣ ግን ቸ- ቸ- እንትን- እሺ ላክልኝ።
እሺ